ጎጆ በሚያፈሰው ቤቴ በሚያፈሰው ቤቴ አንድ ቀን እንደ ሰው ሳይደላት እናቴ እንዳለች ቀረች ወይ ምስኪኗ እናቴ ወይ ድሃዋ እናቴ ታሰርኩኝ ትከሻታውን ደጎደጎኝ አፈር በሆንኩኝ ደረት ቢደለቅ ቢባል ስዋይዋይ ይግባኝ ለሞት ክፉ ገላጋይ ያላንድ ደጋፊ እምይለው ብቻ አጣች ማገኘ ክፉ ደጎንቻ ያፈር ቀለብ ሆነች ዋብ መጦሪያዋ ስለጋረደብኝ መግቢያና መውጫዬ እንግዲህ ቦይ ልንሳ ላፈሰው እንባዬ ደረስኩልኝ ስላት ነሳኝ መጽናኛዬን ናማምዬን መጦሪያዬን ናማምዬን መጦሪያዬን በይላንጎራጉርልሽ ይድረስሽ ኑዛዜ ይድረስሽ ኑዛዜ በይ ሐዘን ላሰማሽ የልቤን ትካዜ እንዴት እንደምሆን ባስታወስኩሽ ጊዜ በጨነቀኝ ጊዜ ሳይልሽ ወይ ሳይሞላልሽ ሳይልልሽ ወይ ሳያልፍልሽ አፈር ጎዝጉዘሽ የደላሽ መስለሽ ብስጣት አትጊ ድንጋይ ተርሰሽ እንዳልቀዘቅዛ ያሸለበች መስላ ሳትሰናበተኝ ሄደቻለሁ ብላ እንዲያው ለቀን አውሬ እኔን ለጅብ ጥላ እውነት ከሆነማ እኔ እሷን ማጣቴ እንግዲህ ይመታ ሳንቃ ነው ደረቴ አንድ እሷው ነበረች እናቴ ማባ